ሁሉ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ሰላም አደርሽ ነው።
እግዚአብሔር ይመስገን።
አዲሱ standup comedy ይታያል ዛሬ?
አዎ አዎ፣ ዛሬ ያለ ስምንት ሰዓት እና ከምሽቱ ሁለት ሰዓት
ስምንት ሰዓት የት ነው?
ሲኤምሲ ሚካኤል Economics Association ህንጻ።
ስምንት ሰዓት ላይ?
አዎ አዎ፣ ከስምንት ሰዓት ጀምሮ።
እሺ፣ እሺ፣ አመሰግናለሁ።
እሺ እሺ፣ ለመዝግቦት ቦታ መያዝ ይችላሉ።
ምን VIP ምናምን አልፈልግም።
VIP የለም በአሁኑ በእርግጥ normal ነው፣ ግን normal።
ቅድሚያ ተመዝግበው ቦታ የያዙና ትኬቱን እዛው ያገኛሉ። በአካል መጥተው ከሶስት ሰዓት ጀምሮ መሸጥ እንጀምራለን።
እሺ መዝገቢኝ። እሺ ሁለት ሰው እሺ፣ ስምዎትን ይንገሩኝ።
ዳኛ መኮንን
ዳኛው መኮንን።
ዳኜ መኮንን
እሺ፣ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ አርባ ሰባት እሺ ስልሳ ስድስት አስራ ስድስት
የስንት ሰዓቱን ነው መታደም የፈለጉት? የስምንት ሰዓቱን ነው ወይስ የሁለት ሰዓቱን?
የስምንት ሰዓት
እሺ ለሁለት ሰው ነው ያሉኝ።
አዎ፣ ሁለት ሰው እሺ እሺ፣ እናመሰግናለን። ከቻሉ ቀደም ብለው ይድረሱ።
እሺ፣ እሺ እሺ እሺ፣ መልካም ጊዜ ይሁንልዎት።
ትችላላችሁ።